አነስትልኝ ብዙ ስፖርት ነው ባኮመለብን
ቤቲንግ ተወዳድሬ ገንዘቡን ወደ ፕሌይ ሌብል አካውንት አልመለስልኝ አሸንፌ ነበር።
አሸነፉትን ገንዘብ ምንድን ነው የሚሉት?
ወደ አካውንት አካውንቱ አል- ወደ አካውንቱ አልገባልኝም ገንዘብ ቀንሷል ከአካውንቶ ላይ
አይ ኖርማሊ ጨዋታው አልቋል፣ ግን ዊን ብሎ አላረመልኝም ጨዋታው ላይ አላረመልኝም ነው።
አዎ እሺ ትኬት ቁጥሩን ይዘውታል።
ትኬት ቁጥር እም፣
ስልክ ቁጥር ነው ትኬት ቁጥር ትኬት ቁጥር
እሺ ቆይ ልንገርሽ
ከዛ በኋላ የባንክ ዝውውር የሚለው ሲሆን ነው እዛ ላይ ያለ ይልካል።
ሄሎ
ቆይ
እያወጡ ነው።
አዎ እያወጣ ነው
ጤና ይስጥልኝ ሪፖርት ነው እባክዎ የምንለዳው ምናምን እሺ ይንገርህ አስራ አራት አስራ ሶስት
አንዴ መልሽልሽ እሺ መልሰው ይደውሉ።